ሄሎ
ሄሎ ቤዛዊት፣ አቤት ሄሎ አቤት።
አሁን ደውለሽ ነበር ላይን አዲስ እና አዎ አዎ።
ደውለሽ እንደ ቤዛዊት?
አይ የለኝም
ሄሎ የለኝም። አይ አልተፈተንኩኝ። ሄሎ መፈተን የምትችይበት ሁኔታ አለ?
እ አዎ መሞከር እችላለሁ። አዎ
Okay እ አንድ አስር እንደዚህ ቀን አለ ወደፊት እና like በአስር ቀን ውስጥ መፈተን የምትችይ ከሆነ ብትፈተኝ በጣም ቆንጆ ነው። ስለዚህ ምን ምን ታስቢያለሽ?
እም፣ እሺ alright እሞክራለሁ እና ልንገራችሁ። ከዛ ግዴታ ነው።
ድምፅሽ ራቀኝ። ምን አልሽ?
እሺ አዎ mandatory ነው፣ በተለይ ለካሲኖ እ Okay።
ጥሩ ይሆናል። አሁን ለቀጣይ ባ- ቅድም ነግሬሽ ነበረ ኢኮኖሚክስ እና data science የሚል field አለ እና So እም።
Mandatory እያደረገው ስለሆነ ዩኒቨርሲቲው ብትፈተኝ ጥሩ ነው ብዬ አስባለሁኝ። እ እሺ፣ ምን ለሁሉም ያህል ቀን Field ነው?
ታጥሪኛለሽ? ምን አልሽኝ?
ለሁሉም field ነው እንደዛ የሚያስፈልገው?
Hello ቤዛዊት ለሁሉም አለሽ?
Field ነው የሚያስፈልገው? አለ ለሁሉም field ሳይሆን specifically አሁን ያስፈለገው ለካሲኖ ነው፣ ግን ለኤምባሲም ዞሮ ዞሮ ስለሚጠቅምሽ ብትፈተኝ ም።
ጥሩ ነው እና በዚህ አስር ቀን ውስጥ የምትፈተኝ ከሆነ በጣም ጥሩ ነው። የነገርኩሽ ነበር የመሰለኝ ከዚህ በፊት።
አይ አልነገራችኝም ነበር።
Okay እሺ እሺ፣ ሶስት እሞክራለሁ ትችያለሽ፣ እሞክራለሁ እሞክርና ልንገራችሁ። Check ላድርግ ነው።
አሳውቂ። እሺ እሺ።
እሺ፣ ቻው። እሺ።